Hello ጤና ይስጥልን። ለምን ጉዳይ የደወሉት ምንድን ነው?
አብሮትልን እንዴት አደራችሁ?
እግዚአብሔር ይመስገን።
ሰላም።
እግዚአብሔር ይመስገን። እንዴት ነው?
ስራ ፈልጌ ነበር።
እሺ አንድ ቁጥር ለመያዝ ይመችዎታል? የሚመዘገቡበትን ልስጦት?
እ፣ አንድ ቁጥር ልጥቀም።
አዎ ቁጥር ልስጦትና የእኛ ባለሙያዎች ናቸው። እዛ ላይ ደውለው ይመዝገቡ።
እሺ እናቴ ስጭኝሽ።
ዜሮ ዘጠኝ ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ ዜሮ አንድ
ዜሮ ዘጠኝ ሰባ ዜሮ አንድ አርባ አራት አርባ አራት ሰላሳ አራት ሰላሳ አራት አዎ እዚህ ላይ ደውሉና ይመዝገቡ።
እሺ እናቴ እሺ መልካም ቀን።
አመሰግናለሁ።